አይ እሱን ነው scenario check እያደረግን።
scenario ነው check
እሷ ስታነሳው ምን ይጠፋል?
መጥፋት አለ።
የደወል
ለብዳለ ሞባይል አፕሊኬሽን እንጥሮና የዌቡ